Hello.
Hello Hello።
አቤት።
ጤና ይስጥልኝ። ከመቶ ሰከንድ ነው የሚደውል እሺ
ነጥብ ተቀንሶብኝ ምናምን ብለው ነበር።
ዳ- አይ እንትን ነው አግኝቼዋለሁ። በሌላ ሲም ሁለት ሲም ስለሆነ ቀፎ ላይ ያለው እሺ በሌላኛው እ፣ ስልክ message ሌላኛው ላይ የመጣው ነጥብ ግራ ጋብቶኝ ነው አግኝቼዋለሁ። ሶስት መቶ ምናምን ሺህ ነው አለ።
እኮ አሁን ሶስት መቶ ስምንት ሺህ አለ።
አዎ አዎ፣ እሺ እሺ፣ አመሰግናለሁ።
እሺ